like አድርጌዋለሁ። መቼም አድርጌው ነበር ልልሽ ፈልጌ ነው። አስር ብር ነው የጨመርኩት። hello ሮቤል አቤት
customer order ኡን ተቀብላ ነው አይደለሁም የምከፍለው አለችኝ ብለህ ነበር አይደለ? ከፈለ ሰጠች እንዴ?
አሁን የሰጠችኝ ነው በቃሽ።
እንጂ complete ወል ታስተካክላችሁ። እሺ
ለምን
ለምን ማለት
በሶስት ደቂቃ ውስጥ እኮ ነው መልሰን ይደወልንልህ አይደል እንዴ? አስር ደቂቃ ነበር ጠብቅ ያልኩ ሮቤል። እንዴ እኔ አሁን በዚህ ምክንያት on time አስተካክሉ ብላቸው ማንም አያስተካክልልኝም። የሚያስተካክል ሰው የለም።
ኧረ ምክንያቱም በመሀል ያለው time difference ስለሚታይ ነው።
time difference ኡ አይደለም። customer ዋ ቆማ እዚህ እዛ እየደወለች ምን ላድርግ እኔ ሰዓት ስለነበረኝ ዝም አልኳት።
እዚህ ስ- እሺ መደወል ያለብን እሺ የት ነው ማ- አሳወኩኝ እኮ ደቂቃ ሳያልቅ እሺ አይደል?
area manager ን አናግረው ወይም እሺ I mean complete team leader እንዳትሉት እሺ team leader እሺ complete እንዳትሉት እኛ አንለውም አንለውም እንዳትሉት።
ችግር የለውም